ጤና ይስጥልኝ። ሁሉ ስፖርት ነው ባኩ የምወደው።
እንትን ነውማ ቅዳሜ ለታ እሑድ ለ- ቅዳሜ ለታ ዘጠኝ ሺ ምናምን ብር ተበልቶ ነበርና እሺ ብሩን ወደ ቴሌ ብር transfer አረግ ነው።
ቴሌግራም ላይ ልከዋል።
አዎ ደረሰኝ ላክልኝ ይሉኛል። ደረሰኝ አላከልኝም። የገባበትን ግን ልኬላታለሁ።
በዚህ ስልክ ነው የላኩት ቴሌግራም።
አይደለም በ አዎ በዚህ ስልክ ነው አስር ቤት አይ
አዎ አዎ በዚህ ስልክ ነው
deposit ነው ያደረጉት።